Voy a andar. Hello ጤና ይስጥልኝ እንዴት ነሽ?
አሁን ደውዬ ነበረ እኮ ቴሌግራም ላይ hi በል ብለሽኝ መልስ አልሰጣችኝም።
ማን ልበል? ቴሌግራም ላይ ስምህን ይቅርታ።
ታምራት ተስፋዬ
እሺ እንዴ
አሁን እኮ አይተሽልኝ ነበረ። ሌላ ሰው ነው እንደ ያናገረኝ አንቺ ያለሽ አዎ ብዙ ነን እኔ አይደለሁም። Okay ነው እንዴ?
ታምራት ተስፋዬ አ።
እሺ እሺ አዲስ account ለመክፈት ነው አይደለ?
አዲስ አይደለም እሺ screenshot አርግቼ የላኩት ተጨዋታ ያንን ጨዋታ ቅድሚያ ዘግቼ እኔ እሺ አልመለሰልኝ። ሶስት አባ ያዘብኝ።
ብዙ ነው ታምራት ተስፋ የሚልና እስኪ አንዴ ታምራት ነኝ ብለህ ጻፍልኝ ከ- ከይቅርታ ጋር እ?
አንዴ አንዴ መልሰህ ታምራት ነኝ ብለህ ጻፍልኝ። ታምራት ተስፋ የሚል ሌላ text ነው ያገኘሁት።
ይኸው አሁን ልጻፍልሽ። ይኸው እሺ እሺ ታዘጊው ልጻፍልሽ ከበለክ እሺ እሺ
ይኸው ጽፌያለሁ።
እሺ እሺ ምንድን ነበር የሆነው?
ቅድሚያ እሱ ሳይዘጋ ቅድሚያ ዘግቼ እሺ አልመለሰልኝም ብሩን።
እሺ እሺ በቃ ጠብቀን እሺ check እናደርገዋለን።
እሺ እሺ እሺ